ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎት hello ጤና ይስጥልኝ አብሮ ይስጥልን
ሁሉ ስፖርት ስገብር ተይዞብኝ ነበረ
እሺ withdraw ነው deposit
withdraw ጨዋታው አልቆ hello ጨዋታው አልቋል ስምንቱ አልቋል አንዱን አላርምልነኛ ለአስር ዘጠኝ ጨዋታ ናቸው ስምንቶቹ ታርመዋል አንዷን አላረማትም ጨዋታው አልቋል ከሶስት ቀን በፊት
መቼ ነው ያለቀው
ቅዳሜ ነው ያለቀው ጨዋታው ስድስት ሰዓት አካባቢ አልቋል ግን እስካሁን ድረስ አላረማትም አንዷን team እስቲ ይታገሱና ዛሬ እዩና ካልታረመ ይደውሉልን
ሁለት ቀን እኮ ታግሰን ነበር sister
እሺ ቴሌግራም ላይ አወሩን ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ
ሰባ ስምንት እሺ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት እሺ እናመሰግናለን እሺ መልካም ቀን